ሄሎ ጤና ይስጥልን ቤት ቤት
በዚህ ቁጥር ወደ ቻፓ ወደ ንግድ ባንክ ካሽዋት ብዬ ነበር ድሮ።
እሺ አንዴ እሺ
ለብዜ ሄሎ
ሄሎ ወይ ሰላም
እ እ ሰላም ምን ነበረ?
እንትን withdraw ስንት ብር ነበር?
አስር እሺ ቤት ቤት ቁጥሬ ነው።
አ
ይቅርታ ትነግረኛለህ?
አስራ ሶስት ሀያ ሰባት ዘጠኝ አስራ ሶስት
ሀያ ሰባት ስልሳ ሰባት አስራ አራት አስራ ሶስት ሀያ ሰባት ስልሳ ሰባት ስልሳ ሰባት አስራ አራት ስልሳ ሰባት አስራ አራት እሺ ዛሬ ነበር ያደረከው? እሺ ትንሽ ጠብቅ።
እሺ
ሄሎ ወይ confirm አድርገውልክ ነበረ process ላይ ነው። እሺ ይገባል፣ ትንሽ ጠብቀው።
እሺ ትናንትና ስለመለሰብኝ ብዬ ነው።
አዎ ዛሬ ፕሮሰስ ላይ ነው፣ ይገባል። ትንሽ ጠብቀው። እሺ አባ መልካም ቀን።